ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
ብር withdraw አርግቼ ነበር እስካሁን ምንም ሊገባልኝ አልቻለም።
ምን አለኝ?
ብር withdraw አርግቼ ነበር በሪች እንትኑ ማለት ነው።
እሺ ቴሌግራም ላይ ልኮ
ቴሌግራም ላይ ልኬልሻለሁ ግን ምንም እንትን ከትናንት ጀምሮ ስጠብቅ አልገባልኝም ብሩ።
በየትኛው ስልክ ነው የላኩት?
በሀያ ሶስት ቤት በዚሁ ማለት ነው።
እሺ አንዴ
እ?
አንድ ጊዜ ጠብቁ።
እሺ
አካውንቱ በዚህ ቁጥር ነው ያለው?
ዜሮ ዘጠኝ ሀያ ሶስት ሰባ ሶስት ስልሳ አርባ አራት አዎ።
ምንም እኮ አላኩም በዚህ አይ withdraw ነው ያደረኩት ስልሽ በልቼ withdraw ሳደርግ ምንም እኮ ሊገባልኝ ቴሌግራም ላይ ልክ ያለው ስላሉኝ ነው።
ቴሌግራም ላይ ልኬልሻለሁ። በዚህ ቆይሽ ልላክልሽ። እሺ።
በየላኩበትን ቁጥር ይንገሩኝ ችግር የለውም።
ሌላኛው ሀምሳ አራት ዜሮ ዘጠኝ ሀምሳ አራት ስልሳ ሁለት እሺ
ሀምሳ ሁለት ሰባ ያየውን ነግሬሽ
አስራ ሁለት ኤቢ የሚለው ነው።
አዎ ግን ቴሌብር ላይ የሚገባው በሱ አይደለም።
እሺ ድጋሚ አስተላልፍልዎታለሁ።
ይሄ link በእናትሽ